አስራ አምስት ሀምሳ አምስት Hello ሀምሳ ሶስት ሰማንያ ሁለት አሚር አቤት እንዴት ነህ? ከቢሮ ነበር ሰላም።
ደውልልህ አውቄ። እሺ አሁን customer ደውላልኝ ነበረ እሺ
እ ድንች እሷ ላይ የተሳሳተ ስምንት ኪሎ order አድርጋ ነበረ እ ስምንት ኪሎ እ እና ለምን አልተቀበልካትም?
የትኛውን የብርሃን ብርሃን ብርሃን?
ላይ አንድ customer ስምንት ኪሎ ም።
order አድርጋ ነበር በስህተት እሺ እና ብርሃን ነግራህ ነበረ ለምን አልተቀበልክም ዛሬ? አሁን ነው ያደረስክላት።
አይ አድርሼላትማ ከወጣሁ እኔ ትንሽ ቆየ እሷ መሆን የደወለችልኝ አሁን የደወለችልህ አ- ወዲያውኑ አሁን- የነገርኩህ ስላለችኝ ነው።
አለም አሁን ስለደወለችልኝ ነው እኔም ቢሮ ደውይላችሁ ያልኳት ስለዚህ መመለስም አችልም።
እ፣ በጣም ገና ወደ ቤተል ምናምን ልሄድ ነው
ቅርብ ከሆንክ እንድትቀበላት ነበር።
ወይ አልደርስም አለች